ሄሎ ሄሎ አቤት፣ አቤት ሰላም ጤና ይስጥልህ እግዚአብሔር ይመስገን።
አለ
እሺ፣ የብረት እርዳታ ነው። የምን እርዳታ ነበር?
የምን
እ?
ስለምን
ስለምን እርዳታ ነው?
እ፣ ከፍሊንት ስቶን ሆምስ ነው እ፣ ስለምን ፈልጎት ነው የደወሉት 81 88 አ- ደግሞ የባንከር እንትን የህብረት እርዳታ ነበር።
እህ የህብረት ባንክ እርዳታ ነበር አይ ተሳስተዋል
አይደለም?
አዎ አዎ አይደለም